Demetri Street
Равно? ሄሎ ይሰማል።
ደውዬ ነበረ እስካሁን አልገባልኝም እኮ ውዝረው አድርጌ ማለት ነው።
እዚህ ነው። በዚህ ቁጥር ነው።
አዎ አይደለም፣ በቻፓ በቻፓ ነው።
አዎ፣ አይ አሁን የደውልን ቁጥር ማለት አዎ።
ነው። መጨረሻ አርባ ሶስት በሱ ነው ወይስ ሌላ ነው?
ሌላ ነው ሌላ ነው።
እሺ ቁጥሩን እስቲ ንገሪኝ።
ዜሮ ዘጠኝ እሺ ሰላሳ ዘጠኝ እሺ ዘጠና ሶስት እሺ ሰባ አምስት ዜሮ አንድ
እሺ።
ቆየ እኮ አስር አም- አምስት ሰዓት ላይ ነው እስካሁን አልገባልኝ።
ዛሬ አምስት ሰዓት አዎ ዛሬ አምስት ሰዓት አ- እንደዛ አካባቢ በቃ በትክክል አላስታወስኩም።
okay። እሺ ስንት ብር ነበረ?
አምስት መቶ ሁለት ጊዜ
እሺ ሁለት ጊዜ ደውዬ ነበረ ይገባል እያሉ ነው፣ ግን አልገባልኝም። balanced እያ- እያ- ያለ ነው እስካሁን አልገባልኝም።
እስቲ ወደ ንግድ ነው የላኩት። የ account ቁጥሩን ይንገሩኝ።
አንድ ሺህ እሺ
ሰላሳ አምስት እሺ
ስልሳ አምስት እሺ
ሀያ ስድስት እሺ
ሶስት ሀምሳ ሶስት
እሺ። አዎ ሁለቱም አምስት መቶ ሁለት ጊዜ ነው የላኩት። ሁለቱም ወደዚህ account እንደገባ ነው የሚያሳየው።
አልገባም እስካሁን አልደረስኝም። message
okay። አይ message ቆይቶ ሊደርሱት ይችላል።
ብቻ ሳይሆን USSD check አድርጌ ነበረ check አድርጌ ነበረ ሁለት ጊዜም ሶስት ጊዜም check አድርጌ ነበረ። አሁን ራሱ check አድርጌ ነበረ አልገባልኝም።
Okay። mobile banking ነው የሚጠቀማሉ ወይም አዎ።
USSD app application ኑም አለኝ እኮ application ኑ ላይ ሞከሩት ደጋግመው።
አዎ አልገባልኝም።
Okay።
እስቲ check አድርጉና
አዎ። አይ ወደ ባንክ አንዳንዴ የእነሱ system ምናምን update ስለማያደርግ እሺ ቆይቶ ሊገባሉት ይችላል። እኔ ሪፖርት አደርግልዎታለሁ።
እሺ ሪፖርት አድርጓ እሺ በፊትም አንድ ሺህ እስካሁን አልገባልኝም። እውነቱን ለመናገር ማለት ነው መቼ ነው?
ከትላንትና ወዲህ ነው።
ትናንት ወዲያ። እሺ
እሱ ደግሞ withdraw ሳይሆን deposit አድርጌ ማለት ነው። ቻፓ ላይ አልገባልኝም።
በቻፓን deposit ያደርጉት። እንደዛ ከሆነ deposit ሳይ- አዎ አዎ deposit በቻፓ ነው።
deposit ከሆነ ከምንድን ነው? ከቴሌ ብር ነው?
ከቴሌ ብርን ሳይሆን ከሲቢ ብር ነው።
ከሲቢ ብር። እሺ ሲቢ ብር የላከሉት text አለ አይደለ?
እ፣ text ኡ ሲቢኢ ብር የላከሉት text አለ። ገንዘቡ ሲ- ሲ- ሲቀነስ አዎ ወደ ቻፓ ወደ ቻፓ ቁጥር በቴሌግራም ልክል ነበረ፣ ግን አልተመለስኩም።
ከነበረ
አዎ አዎ።
በዚህ ቁጥር ነው ቴሌግራም የሚጠቀሙት።
በዚህ ቁጥር ሳይሆን በዜሮ ዘጠኝ
የቤት ቤት ቁጥሩ በዛ ነው።
አዎ የበፊት ቁጥሩ ማለት ነው ሰላሳ ዘጠኝ ቤት እሺ ቆይ እስኪ check check አድርጉና በቃ ልደውልላችኋ።
ላድርግ። እሺ እሺ፣ ችግር የለም check እናደርጋለን።
እሺ check አድርጉ።
ራ- ራምዝ ነው የሚለው
አዎ ራም ቴሌግራሙ አዎ ራም አዎ።
ነው የሚል። አዎ አዎ።
እሺ ችግር የለውም። መልሰን ሪፖርት እናደርገዋለን።
እሺ እሺ check አድርጉ። thank you thank you እሺ እናመሰግናለን። መልካም እሺ እሺ እሺ